ሰላም ጤና ይስጥልን። ጭብጭብ
ሰላም ሰላም።
ትዕዛዝ ነበረን ዛሬ እንደሚወጣ check ታደርጊልናል?
እሺ check ላርግ ድረታ አንዴ የአድሚኑ ስም ማን ነበር?
ቅድስት
ቲማቲም ነው አዎ፣
ይወጣል ዛሬ።
ይመጣል።
አዎ ይመጣል። ይጠብቋቸው።
እሺ እሺ እሺ መዝግብ